Ah, Hello.
ah, ወንድ ቤት ሄሎ ከቤት ቤት ነው የምደውለው።
አያ
ከቤት ቤት ነው የምደውለው።
አው በእናትህ እን- የሆነ እን ብር ወራ ሌላ በዚህ ቁጥር ላዞር ፈልጌ።
አዎ የቤት ቤት ቁጥሩን ፈልጌ ነበር።
እሺ ውሸት ዜሮ ዘጠኝ እሺ
ሰላሳ እሺ
ሰባ እሺ
ሰላሳ አንድ ሰላሳ አንድ ስልሳ ስድስት
እሺ እሺ መስመር ላይ ጠብቁኝ። እሺ እሺ
አሁን ነበረ ውጭ ያደረጉት?
hello
ዛሬ ነው ትናንት ነው ውጭ ያደረጉት?
አ- አ- ከሰባት ቀን በፊት መስ- እን- ነው።
ሰባት ቀን በፊት።
አዎ
እሺ እሺ እሺ። ሄሎ
ሄሎ እሺ፣ ትንሽ ይጠብቁኝ። እሺ፣ መስመር ላይ እሺ እየፈለኩ ነው።
ጠብቁኝ።
እሺ።
እሺ ወንድ
ስንት ብር ነበር?
ስንት?
ሌላ ሶስት መቶ አርባ ብር።
ሶስት መቶ አርባ ብር አይደለ?
አዎ አዎ፣ በ voucher ነው ያወጡት ይሄ ገንዘብ
አዎ እና አሁን ማድረግ የሚችሉት ቤት ቤት ሱቅ ካለ አቅራቢያው እዛ ሄደው ኮዱን እና- ለ cashier ሰጥተው ገንዘቡን መውሰድ ይችላሉ። ሌላው ግን አማራጭ ወደ ቤት ምን- ቤት ምን- አካውንቱ መመለስ ነው።
ሄሎ ሄሎ ይሰማል? ሄሎ ሄሎ
ሄሎ ሄሎ።
አይሰማም?
አሁን ይሰማኛል። ምን አልክ?
በ voucher ስላወጡት ይሄን ገንዘብ እም ወደ ቤት ቤት አካውንቱ መመለስ ወይም ደግሞ ሱቅ ሄዶ ገንዘቡን ማውጣት ነው ያሉት አማራጭ።
እሺ አሁን ወደ ቤት ቤት መልስልኝ።
okay፣ ወደ ቤት ቤት ለመመለስ እርሶ ነው ሲመልሱት። account አዎ።
history ውስጥ ይግቡና
አ account history
ምን አልክ?
account history balance የሚያዩበት አለ አይደለ? በቀኝ በኩል
አዎ እዛ ውስጥ account history የሚለውን ይመርጣሉ።
እሺ እና አሁን አንተ መመለስ አትችል አትችልም ወንድም እ፣ ቤት ቤት ውስጥ እኛ ስለማንችል ነው፣ ምክንያቱም የእርሶ ገንዘብ ስለሆነ የአካውንቱ ባለቤት privacy ብቻ ነው መጠበቅ ያለበት። ነገር ግን ወይም ደግሞ ቴሌግራም ላይ ልልክሎት ይችላሉ። የሚከተሉትን step